Hello Hello፣ Hello
አቤት ሰላም ነው?
ሰላም።
እግዚአብሔር ይመስገን። Information ለመጠየቅ ነበር ስለ ቺፕቺፕ።
እሺ ይቻላል።
እ፣ በዚህ order ማድረግ ይቻላል እንዴ?
በስልክ አይቻልም። በቺፕቺፕ application ን አውርዶ በሱ ነው ማዘዝ የሚችለው።
በእሱ ብቻ ነው ማዘዝ የሚቻለው?
አዎ በሱ ብቻ ነው የሚቻለው።
እ፣ እ፣ እሱን አይቼው ነበር፣ ግን አንድ product ብቻ ነው መምረጥ የሚቻለው? በየ product ኡ ነው group create ማድረግ ያለብን?
አዎ በየ product ኡ ነው group create የሚያደርጉት። ከዛ ሁለት ሁለት ሰው ያስገቡበታል።
አ፣ እሱ ከባድ ነው። በአሁን ቢያንስ እንትን ማለት ቢቻል አሪፍ ነበር፣ product መጨማመር ቢቻል አዎ፣ አንድ group create ተደርጎ ብዙ product መጨመር።
እ፣ ቢቻል እሱን ብታስተካክሉ አሪፍ ነበር። ዋጋችሁ አሪፍ ነው፣ ሁሉም ነገር Okay። አዎ እሱን ነገር ብዙ ሰው እስኪ እንደ complain እያነሳው ስለሆነ አዎ ያስተካክላል።
እሱ ቢሆን ምን ለመሰለ ሽንኩርት ከአንድ ሰው ጋር ድንች ከአንድ ሰው ጋር የተበ እንትን ነው የሚሆነው።
አዎ ልክ ነው።
እንደዛ group create ማድረጉም ሌላ challenge ነው እና እሺ ያው ቴክኖሎጂው ገና ለብዙ ሰው እንትን ስላላለ አዎ ተደራሽነቱ እንትን እንጂ አዎ።
እንደዛ ቢሆን አሪፍ ነበር።
እሺ እሱ እንዳስተያየት እናቀበላለን።
እሺ እሺ እሺ፣ አመሰግናለሁ።
እሺ እሺ መልካም